አሎ ወይ ወይናዬ ሰላም ነሽ?
አለሽ እንዴት ነሽ?
የደላሽ
አዎ እ የተመቸኝ የተመቸሽ ለምንድን ነው ቢሮ ማስገቡ በሰዓት ማ
እንደ ሰው ሀብት?
እኔ?
አቴንዳንሳችሁ ፈርሙ።
አይ እኔ ፕሮቶኮሏ ስለምትገባ ነው ቀድማ።
አዎ።
እሷ እኮ እንደ ጸሐፊም እንደምንም እንድታገለግል እኮ አዘናታል።
ነው አዎ እንደሱ ገልብጠሽ አንብቢው እንጂ አልሆነም።
አልሆነም አይደል? ገልብጬ ለም ታስገባለች ወይ ነስ- እንትን እንትን ትፈልጊያለሽ?
እ?
እንትን ስቶቭ እ?
ስቶቭ የምድጃ የ- የ- ጋዝ
ኧረ እኔ አሁን ብር የለኝም እንይዬ
ይኸውልሽ እ?
እንግዲህ አምስት ሺ ስምንት መቶ ሀምሳ ብር ነው። አምስት ሺ ስምንት መቶ ሀምሳ ብር ነው የተገዛው።
እ
አብር እናት የገዛችው እ አሁን እዛ የምትኖርበት ጋር መሀሉን ልጆች እና ልጆች እየተጣሉ ፈለገች እ?
ለማጠር ፈለገች።
ለማጠር አዎ አጥሩን ልታጥራ ማለት ነው።
እ
አሁን ስምንት መቶ ሀምሳ ብር ቀንሳ ነው የሚሸጠው። የገዛ ነው ባለፈው ሳምንት እንደዚህ ከሙቤ ታይተን ነግርሻል። ሙቤ ታይተን የሆነ እንትን አሁን ስምንት መቶ ሀምሳ ብር ቀንሳ ነው የሚሸጠው። አምስት ሺህ ብር እኔም ገብቼበታለሁ ቁም ላይ ግን እኔ መፍጫ ነው አሁን የፈለኩት። ናቲ ናቲ ስፖርት እሰራለሁ እያለ እ።
መፍጫ ላይ ስለዚህ አይለፍሽ አምስት ሺህ ብር
የለኝማ አሁን እጄ ላይ ብር። እቁብ አስገብታችሁ ነው የምትከፍሉት?
እ? እ?
እቁብ አስገብታችሁ ነው የምትከፍሉት?
የእሱ ቁም እኮ ነው በቁም ነው እየ- እንትን እያለን ያለን እየገዛችሁ ያላችሁት?
አዎ የግ- ተገዛ ያለው በቁም እ።
ግን አሁን እሷ ብንጠርበት መልሼ ቀስ ብዬ ቁም ገብቼ ገዛዋለሁ አለች። ስምንት ከሀምሳ ትቀንሳለች። ስምንት መቶ ሀምሳ ብር አምስት ሺህ ስምንት መቶ ሀምሳ ብር ዋጋ እቃው ደግሞ ቢፋስ አሪፍ
እ?
አሪፍ
ብር ብር ብር ብር ብር ምን ይሻላል?
ብር የቱም ጋር ነው ማንም ጋር ብር አለ- ማንም ጋር ነው አለች ብሩና እንትኑ ታበድረኛለች?
ማች አያደርግ እ?
አለሽ ታበድረኛለሽ?
አዎ እ?
አዎ እንዴ በደንብ አድርጊ ስንት ባበድራት ለሷ አላበድራት
ስለደወለልሽ እሺ